hello ጤና ይስጥልን አቤት አቤት
ገንዘብ ይዞብኝ ነበር።
አቤት ብር ይዞብኝ ነበረ።
እሺ በደወልክበት ቁጥር ነው?
አዎ
እሺ አንዴ check ላድርግልህ። ስንት ብር ነበር?
ስድስት ሺ እና ሁለት ሺ
ስምንት ሺህ እና
ስድስት ሺ እና ሁለት ሺ መሰለኝ። አይቼ ልንገርሽ?
እሺ ችግር የለውም። እሺ check አድርገዋለሁ እኔ።
እሺ
ዛሬ ነው አይደል?
አሁን አሁን
ይቅርታ አንድ ጊዜ እሺ። ኮኔክሽን አስቸግረኝ ነው።
እሺ
ሁለት ሺህ እና ስድስት ሺህ አይደል?
ስድስት ሺ እና ሁለት ሺ አዎ ይዤ
ግሩም ነው አይደል?
ግሩማ ግሩም
ሀያ ሰባት ሀያ ሰባት ሰባ
እሺ ግሩም እ confirm አድርጌልሃለሁ። ትንሽ ቆይታ check አድርገው እሺ። ይገባልሃል።
እሺ ፍቅር እሺ መልካም ቀን እሺ።
አይዞሽ።